ባገሩ ሞልቷላ ሞልቷል በደጁ ሞልቷላ ቆንጆና ደባ በየመስኩ ደምቷል ሞልቷል ባገሩ ሞልቷላ ሞልቷል በደጁ ሞልቷላ ቆንጆና ደባ በየመስኩ ደምቷል የታደለ መሬት ፍቅር ያጠመቀው አበባና ቆንጆ ሞልቷት በጠለቀው የንፋሽው ውጥን አስደሳች አየሩ ያደይ መዓዛ ይሸታል አገሩ ያደይ መዓዛ ይሸታል አገሩ ከመሳይ ወጣት የባህር ጠንበለል መንፈስ ረታችው አናይኗ እያለ ከብለ ስላት ባክህ ስላት ፍቅረዬ ስላባሰባት ተይ ስላት ባክህ ስላት ፍቅረዬ ስላት ባሰባት በሳዶር ስንቱ ተመርዞ አገር በፍቅሯ ተወዝዞ አዋጊው ሽንቷ ጦር አማዞ ጉድ ጉድ ጉድ ጉድ ጉድ ጉድ ይቅር ዘንድሮና ፍቅር ጉድ ይቅር ዘንድሮና ፍቅር ደጋው ላይ ዘንቦ ዘንቦ ሜዳው ላይ ዘንቦ ዘንቦ መስኩ ላይ ዘንቦ ዘንቦ አመጣለች ገንቦ ገንቦ አይ ገንቦ አይ ገንቦ ገንቦ ሞልቷል ባገሩ ሞልቷል ሞልቷል በደጁ ሞልቷል ቆንጆና ደባ በየመስኩ ደምቋል ሞልቷል ባገሩ ሞልቷል ሞልቷል በደጁ ሞልቷል ቆንጆና ደባ በየመስኩ ደምቋል የደራ ጨዋታው ፍቅር የሞቀበት የደዘጋ ካለሆነ እንደሰትበት እሸትና ቆንጆው የወረት ሆነና ፍቅሩም አላልቃለ እኛም ጣመንና ፍቅሩም አላልቃለ እኛም ጣመንና ጸድቆ የተመቸው አጽጌረዳ መስሎ ከሩቅ ትታያለች እንደመፈገግ ብሎ አፍቀይ ስላት ባፍቀይ ስላት ፍቅርዬ ስላት ባሰባት ተይ ስላት ባፍቀይ ስላት ፍቅርዬ ስላት ባሰባት በሷ ጦር ስንቱ ተመርዞ አገር በፍቅሯ ተወዝዞ አዋጊው ሽንቷ ጦር አማዞ ጉድ ጉድ ጉድ ጉድ ጉድ ጉድ ይቅር ዘንድሮና ፍቅር ጉድ ይቅር ዘንድሮና ፍቅር ደጋው ላይ ዘንቦ ዘንቦ